ሰላም ጤና ይስጥልኝ የምንረዳው
እንዴት ነህ brother?
ሰላም አሁን account ከፍተን ነበር እና bonus claim ያደርጋል ብላችሁ ነበር።
አዎ እንትን promo code አስገብተው ቦነስ እንትን ካሉት ይገባል አዎ ግን እንትን አለኝ በቴሌብር አንድ ሞክር promo code already ምናምን ምናምን አንድ ጊዜ ብቻ ሞክረው
አንድ ጊዜ ብቻ እስቲ ስልክ ቁጥሩን ንገሪኝ ይቅርታ እዚህ ጋር እያሰኘን ዘጠኝ ሀያ አራት እሺ ዘጠና አንድ ዘጠና አንድ ሀያ ስድስት ሀያ ስድስት አስራ ሁለት አስራ ሁለት
ይመጣ ቆይ
deposit ም ሳያደርግሎት already used እያለ ነው ነው በዚህ ቁጥር ይህ እያለ ነው አዎ
እሺ አንድ ይሄ ቁጥር ነው አይደለ ስልክ ቁጥሩ ልደውልሎት አንድ check አድርጊ እሺ ሾማ